hello ጤና ይስጥልኝ Best Bet
እሺ ውጤት ነገር ሸርኮል ድንገርሽ እሺ ያለቀ ነው።
እሺ አስራ ሶስት አስራ ሶስት ሰማንያ ሰባት አንዴ አስራ ሶስት ሰማንያ ሰባት
okay ስልሳ ሶስት ሰላሳ አራት ስልሳ ሶስት ሰላሳ አራት አዎ እሺ ያልከኝ አስራ ሶስት ሰማንያ ሰባት ስልሳ ሶስት ሰላሳ አራት ነው አይደለ?
አዎ አይ እ ስንት ጨዋታ መሰለክ? ስድስት ጨዋታ ነው የወደቀውና ተመለሽ የለውም።
እሺ አንድ ደግሞ ድንገርሽ እሺ እሺ
አስራ ሶስት ሰማንያ ሰባት
አስራ ሶስት ሰማንያ ሰባት ስልሳ አንድ ሰማንያ አራት ስልሳ አንድ ሰማንያ አራት እሺ ይህም ሁለት ጨዋታ ነው የወደቀው።
እሺ እሺ ሌላ አለ? check ማደርግልህ አለ?
አይ የለም በቃ እሺ እሺ ስለደወልክ እናመሰግናለን። መልካም ቀን።